ሄሎ ሄሎ ሰላም ነው?
ዋሽንግተን ህክምና ማዕከል የምንገው።
እሺ family hospital ነበር የምደውለው።
እሺ CT scan without contrast ይፈልገና
እሺ፣ አለኝ ችግር የለም። ምን አይነት ሲቲ ስካን ነው ዛምና?
የፈለጋችሁ?
እ ምን አይነት CT scan ነው የፈለጋችሁ?
brain brain non contrast
እሺ
አሁን ትመጡልን አላችሁ።
እሺ፣ price ኡን ልንገሮትና price እሺ ንገር ሁለት ሺህ ሰባት መቶ ብር
ሁለት ሺህ ሰባት መቶ እሺ without ነው ያሉኝ አይደለ?
አዎ አዎ።
ታካሚያችን ንገርሽ አይ በቃ ይህን ከተስማሙ እኔ ወደ አምቡላንስ የሚመለከተው ክፍል ሳ- ሳዞን ነው detail information ያወራለሁ ከእነሱ ጋር።
እሺ ተበቃ እሺ ይመጣል